ሄሎ ሄሎ
ሰላም ጤና ይስጥልኝ ቴሌብር
እ ኦሮምኛ አላውቅም እንዴ
ኦሎ- ኦሮምኛ ይቅርታ በዚህ ቁጥር ደግሞ ይደውሉ
እሺ ስልኩን ይሄ ቁጥር አይደለም ይሄን ቁጥር
እሺ
እ ስድስት ሺህ ነው እ ዘጠኝ ስልሳ- ዘጠኝ ሰማንያ አምስት
እሺ ቴሌው ብር ያጣጣል
ምን አሉኝ እ ምን አሉኝ ይቅርታ
ዘጠኝ ሰማንያ አምስት እሺ
ብሩ
እ ሚሴጅ ከገባ
እ
እ ብር ይቆረጣል።
አ የቴሌቪዥን game ደንበኛ ከሆኑ ትኬት ስለሚገባሎት ካሎት balance ላይ ይቆርጣል።
አዎ
አ የሚቆርጥቦት አሁን ትኬት ስለሚሰጡት ነው። በሚሰጡት ትኬት እርሶ game ኦችን መጫወት ነው።
በቃ እኔ የኛ አልፈልግማ ሰው ሊያርገኝ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
ተደውሎ የ- ኮከብ ስድስት- ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሲመጣሉት ዝርዝሮች ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
again again
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
እሺ እሺ